ተዘጋበት።
hello hello ሰላም ነው?
እግዚአብሔር ይመስገን።
እ፣ የሆነ ብር እንትን ብሎ ገብቶ ነበርና እሺ ብሩ እ፣ ከሁሉ ስፖርት ወደ ቴሌ ብር ለማድረግ ሞክረን ነበረ።
እሺ እ፣ መሀል ላይ ሶስት ሺህ ብሩ እምጥ ግባ ስምጥ አልታወቀም።
withdraw አድርገው
አዎ ማለት በቃ የለም ብሩ።
ከሁሉ ስፖርት account ዎት withdraw ለማድረግ ሞክረው ነው።
አዎ ወደ ቴሌ ብር ተደረገ። ግን ሁ- የተደረገው ሁለቴ ሶስት ሺህ ብር ነው። ግን ዘጠኝ ሺህ ምናምን ብር ስለሆነ ድጋሚ ሶስተኛው ሺህ ብር የለም ማለት ነው።
okay እሺ። ከ transaction history ላይ ያልገባሉትን screenshot አድርገው በቴሌግራም ይላኩልን።
አልገባም።
እኮ ይላኩልን።
ምን ላይ ላክልሽ?
transaction history ላይ ገቡና
እሺ ያልገባሉትን screenshot አድርገው በቴሌግራም ይላኩ። ቴሌግራማችን እዛ website ኡ ላይ ጥያቄ ምልክቷ ጋር ሲጫኑ ይመጣሉታል።
okay እሺ